ጤና ይስጥልኝ። በቃ ይሄ ለሸዊት ጣትሽ። ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን። ምን ነበር?
አለን ድሮ አድርጌ ነበርና አሁን እምቢ አለኝ አልገባልኝ።
ስንት ብር ነው?
አስራ ሶስት ወደ ቴሌ ብር ነው ያደረከው?
አ ወደዚህ ንገረኝ የቢስት ቤት ቁጥርን ራሱ ይሄ አስራ ስምንት መጨረሻው።
አ እሺ ጠብቀኝ አንዴ ምስ ነው
ጣት ጣት ለሸክ ሸክም ሄድ
ወደ ዜሮ ዘጠኝ ዘጠና አንድ ሰማንያ ሀያ ሰባት አስራ ስምንት አዎ።
ነው አይደለ?
አዎ እማዬ እሺ ያው approve አድርጌልሃለሁ። እሺ okay thank you እሺ እሺ ወዴ thank you